hello ጤና ይስጥልኝ።
ሄሎ ሄሎ ጤና ይስጥልኝ።
ሰላም።
እ ለማዘዝ ዛሬ በጣም ችግር እየገጠመን ነው። በ application ኣችሁ እየከፈተልን አይደለም።
OK አልሰራም ብሎት ነው።
ዛሬ አዎ group ኦቹንም ለማየት አስከፍታለኝ location ኤንም ለማስገባት ከጥቂት ጀምሮ ሲያታግለኝ ነበርና OK በዚህ ቁጥር ነው application create ያደረጉት።
አዎ መጀመሪያ ላይ እንደውም በዚህ እናንተ ሰፈር deliver ማድረግ አልጀመርንም ነው ያል ሲል የነበረው እና okay ከዛ በኋላ ብዙ ጊዜ ነው order ያደረኩት። እንግዲህ አዲስ ነገር ነው የነበረው okay የት አካባቢ ነበር location ኑ?
አያት አርባ ዘጠኝ አሁን ደግሞ group ላይ እ ለመግባት ስሞክር busy ነው system ኡ።
okay እሺ። አዎ system ምናልባት update እያደረጉ ይሆናል። ሲያሳውቃችኋለሁ እንዲስተካከል ትንሽ የቆዩ ሞክሩ።
በቃ እሺ እሺ እሺ መልካም።